hello ጤና ይስጥልኝ። ጤና ይስጥልኝ። ልታዘዝ ቴሌቪዥን ቴሌቪዥን ነው። ምን ልርዳው?
ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
የሆነ ብር ሶስት ሶስት ብር እየቀረጠብኝ ነው።
እሺ፣ የቴሌቪዥን game ተጠቃሚ ነው?
አይደለም
እሺ፣ አንድ የመስመር ላይ ጠብቁኝና ልይቀው። መስመር ላይ አንድ የጠብቁ
ግባ
ቆይ፣ አንድ የመስመር ላይ ጠብቁኝ እንድነግረውት። መስመር ላይ ጠብቁኝ። ያው የቴሌቪዥን game subscribe ስላረጉ ነው። እ፣ በትኬቱ እድሎትን መሞከር ይችላሉ። ደንበኝነቱን አቋርጬሎታለሁ፣ ተቋርጦሎታል። እሺ